ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቤት ቤት ያው አንድ ቲኬት ወሮብኝ ነበር ለአንድ እሺ
እና አሁን ቴሌግራማችሁ ላይ ስለሌላችሁ ነበር ኮዱ እሺ ንገረኝ። ቴሌግራም ስምህን
ማኑኤል ማኑኤል ታደሰ ማ
ማኑኤል ታደሰ አማኑኤል ታደሰ አማኑኤል ነው የሚለው አዎ ማኑኤል ነው እም፣ አማኑኤል ታደሰ እንትን አድርገው እ ቶልሃል ቦነስ እ አ እሱ አይደለም እ ሌላ ነው። ሄሎ
ሄሎ ሌላ ነው።
ያ ነው እሱ ገብቶልኛል እሱ ገባልህ አይደል? ሁለት ሺህ አንድ መቶ ብር አዎ እሱ ልሻለሁ አሁን ሌላ ልክልሻለሁ እሺ በቃ እሺ check አድርገውና እደውልልሃለሁ መልሽ።
እሺ እሺ
እሺ